ጤና ይስጥልኝ። እንትን ይሄ አክሲዮን ሽያጭ አለ መሰለኝ። እንትን account number ከቢሾፍቱ ነው የምደውለው። account number ትልኪልኝ።
account አሀ- የት ባንክ ነው ያሉት?
ያው እንትን ነው የፈ- ንግድ ባንክ ነው የእናንተ?
አ ንግድ ባንክ ንግድ ባንክ አላችሁ?
አ ንግድ ባንክ አለ።
እሺ ቁጥሩ ብትልኪልኝ።
እዛ ሄዶ ለመግዛት ነው የፈለጉት? ባንኩ ላይ ሄደው
አይ እዛ ገቢ አድርጌ በኋላ ደረሰኝ እንትን ትሉኛላችሁ።
አ ብሩን ገቢ አድርጎ
አዎ እኔ ያለሁት ደብረ ዘይት ስለሆነ አ ባንክ ላይ ገና ይመስለኛል አልጀመሩም። እና ቆይ እስቲ ወይ እንትን ልጠይቅሎት አንዴ።
እስኪ አጣሪያ አንድ ባንክ ላይ ይጠይቅልሽ።